ጤና ይስጥልን Best Bet ሰላም
hello hello፣ አይሰማም?
ይሰማል ይሰማል። አቤት okay፣ ትናንትና ማታ ከ Best Bet በርሷል። አምስት መቶ ብር deposit አድርጌ ነበረ፣ እሺ።
እስካሁን አልገባልኝም።
text ኡን ልከህልናል Telegram ላይ።
ልኬ ነበር። አዎ እሺ ማን ልበል ስምህን? ቴሌግራም የላክበት ታሪክ ታሪክ
ም፣ ይቅርታ ማን አልከኝ?
ታሪክ ታሪክ ታሬ።
ታሪክ ነው የሚለው ታሪክ ስኩማ።
እሺ አንዴ ቴሌግራም ላይ hi ትለኛለህ። አውርተናል ዛሬ።
እሺ፣ አዎ ብዬ ነበር ቀደም።
እሺ አንዴ ጻፍና እናገኘው። እሺ
እሺ